ሄሎ
ሄሎ ሄሎ፣ ሰላም ነው እንደማገኝ እግዚአብሔር ይመስገን።
አሉ ከ Best Bet ነው የምደውልልህ።
አውቃለሁ።
cashier ላይ እኮ ተልኮልሃል።
cashier ላይ አዎ ካሸር ማለት cash- user አይደለ የፈለግከው አንተ?
አ- cashier AnyDesk ልኬ ከዛ system እንድጨምሩልኝ ነበረ። ሄሎ እ፣ ፕሪንተሩ ተስተካከለልህ?
ፕሪንተሩ ገና አላ- ገና text ታደርግለት ነው አንቺ የደወልሽልኝ። ገና ነው እሱ በቴሌግራም የጻፈልኝ።
አዎ በቃ cashier ም ተልኮልሃል። እሺ
እ፣ ማለት
ደውለህልን ነበር አሁን አይደለ በመስመሩ ስልክ?
አ- አ- ደውያለሁ።
አዎ እኔ ነበርኩ ያናገርኩ። cashier ላኪልኝ ብለኸኝ ነበር አይደለ?
አዎ cashier የሚያስተካክልልኝ ሰው የእሱን ቁጥር
የሚያስተካክልልህን ነው እ፣ login እንዲያ- እንዲያደርጉልህ ነው የፈለግከው ወይስ አዎ ካ- cashier እንዲጫንልኝ ነው።
cashier እኮ የቲቪቲ user እና password ተልኮልሃል። user እና password ከተላከልህ link አለ። link ኡን ትከፍተውና ከዛ እ።
user እና password ኡን ታስገባለህ የተላከልህን። እሱን ካስገባህ በኋላ ቀጥታ ወደ game ኡ ነው የሚወስድህ። password ቀይር ይልሃል። አንተ አዲስ password ታስገባና የራስህን ከዛ እንትን ይልሃል።
እዚህ ቴሌግራም ላይ ነው የላክሽልኝ ወይስ ወደ ቴሌግራም ላይ እ፣ በዚሁ ስልክ ቁጥር
እዚህ ስል- በዚህ ስልክ ቁጥር አዎ
ምን- ማን በሚል ነው የላክሽልኝ ቁጥሩ?
ማለት ይኸው በዚሁ ዜሮ ዘጠኝ ሀምሳ አራት
አዎ፣ እሱ ላይ አርባ ሰባት የላኩት።
ሰማንያ አምስት አዎ አዎ፣ እኔ እኔ የማገኝበትን ቦታ እኮ ነው ያልኩሽ።
ምን እ፣ ምን አሁን link ለምሳሌ ለምሳሌ ማለት ነው ይቅርታ ስላልገባኝ ነው።
እሺ ችግር የለውም ይኸውልሽ ለምሳሌ ማለት ነው እሺ እ፣ Best Bet IT ticket እና Best Bet IT team የሚል አለ። አሁን ዛሬ ቴሌግራም ላይ ያገኘሁላችሁ አዎ ያገኘሁ አሁን አን- አንቺ text ያደረግሽልኝ በየት በኩል ነው የማገኘው ነው?
OK በ- በየትኛው መሰለ ትኬት በሚለው ነጭ profile ባለው ማለት ነው ቲኬት በሚለው ነው የማገኘሽ?
አዎ
እሺ እሺ ከዛ እምቢ ካለክ በዚህ አሁን በየደወልኩልህ ስልክ አለ አይደለ አ በዚሁ እስከ ዘጠኝ ሰዓት አለው ግር ያለክ ነገር ካለ ደውልልኝ
እሺ እሺ። አይ በፊት እኔ AnyDesk ልከን እነሱ ነበሩ የሚ- እንትን የሚሉን accept እያደረግን ነበረ።
እኮ ላ- ላሳይክ እንዴት login እንደምታደርግ
እሺ ያሳይኛል።
እሺ AnyDesk ላክልኝ
እሺ እሺ እሺ ላክልኝ አሳያለሁ እሺ።
እሺ ምን ጋር እሺ AnyDesk ኡን እሺ ንገረኝና እዚሁ እያወራሁ ላሳይህ
እሺ የ AnyDesk ኡ አስራ ሁለት አንድ አንድ አንድ እ፣ ቆይ አንዴ ጠብቀኝ አስራ ሁለት
አንድ አንድ አንድ ሶስት አንድ አንድ አንድ አንድ እ፣
አርባ ሁለት ሀምሳ ስምንት የአንደኛው
እሺ የ cashier አንዱን ማለት ነው አ እሺ የ cashier አንዱን ላሳይህና ከዛ ቀጣዩን አንተ እንትን ትለዋለህ ትሞላዋለህ እሺ ገባችልሽ ያየሽ አሸርቱ ራስ
ይሄኛው link ማለት አሁን የገባው ማለት ነው የተላከልህ ነው የ cashier መግቢያ link ነው እሺ
ከዛ ይሄኛው ዩዘሩ ነው። ይሄኛው ደግሞ ፓስወርዱ ነው። ሄሎ ሄሎ ሄሎ